ያዚዚት ሜሪ ክሪስማስ ኪሳንን ጉዞ ጀምረናል። በፍቅር በተስፋ አይኖርም የሚባክን ጊዜ በሮሮ አይኖርም። ከአሁኗ ደቂቃ ጀምር አይኖርም። በቅና በሩን ተነስቷል አይኖርም። ወጃዳቶነ ይበቃ ይበቃ ይበቃል ከእንግዲህ ይበቃል። በሰላም ይደር መንደሩ፣ ክፉ አያሰማን ባገሩ፣ ተሳስመን እንኖር ካልገባ